hello ሁሉ ስፖርት ነው። deposit ወደ account ልልክ deposit ሚለ ሲገባ ቴሌብር የሚለው አልመጣልኝ አለ።
ቴሌብር የሚለው
አዎ ከ deposit ላይ ስገባ ቴሌብር የሚል አይመጣም።
እሺ፣ technical ችግር ስላጋጠመ ነው ደንበኛችን።
እሺ ሌላ መፍትሄ ስላለ እሱን ልንገሮትና በሱ መሰረት ያስገባሉ። ሌላ ቴሌ የቴሌብር account ልስጦትና በዛ መሰረት ካስገቡ በኋላ የሁሉ ስፖርት account ዎን ሙሉ ስምና ስልክ ቁጥር አንድ ላይ ደግሞ የላኩበትን screenshot አድርገው በቴሌግራም ይልኩልናል።
okay፣ እንጂ በዚህ የለም ይሄ ይሰራል።
ለጊዜው የሰራ አይደለም። አዎ፣ እሱ ስልክ ቁጥር ልስጦትና
እሺ፣
ዜሮ ዘጠኝ ሰላሳ ሁለት በዚህ ስልክ ቁጥር አስገብቼ ከዛ
ከዛ screenshot ኡንና የሁሉ ስፖርት account ዎ ሙሉ ስምና ስልክ ቁጥር አንድ ላይ አድርገው በቴሌግራም ይልኩልናል።
okay፣ እሺ፣
ያዙ
እሺ፣ ዜሮ ዘጠኝ ሰላሳ ሁለት እሺ፣
ሰላሳ አምስት እሺ፣ አስራ ዘጠኝ ስልሳ ስድስት
እሺ፣
ብታምላክ ማርዬ
እሺ፣ እሺ፣ የቴሌግራም ደግሞ ንገሮት እሺ፣ ዜሮ ዘጠኝ ሰባ ስምንት እሺ፣ አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ እሺ መልካም ቀን